ሄሎ
ሄሎ ሰላም ጤና ይስጥልን ቤተሰቤት
ሰላም ሰላም አለን እሺ ምን ልርዳ
ዘጠና ብር ከቴሌ deposit አርጌ ማለት ነው።
እሺ
አዎ ምንም አልገባንም። ገንዘቡ ደግሞ ከቴሌ ብር ገባ።
ከቴሌ ብር ከቴሌ ብር ገንዘቡ ወጣ።
እሺ።
ያው አካውንቴ ደግሞ ምንም አልገባም።
ትናንት ነው ያረከው አልኩም አሁን ዛሬ
ዛሬ ነው ያረከው አዎ
እሺ ስንት ብር ነበር ዘጠና ብር
እሺ check ላድርግልሽ እሺ መስመር ላይ ጠብቀኝ Hello deposit text ዋ አንተ ቴሌግራም ላይ ልካልን ነበር
Hello deposit deposit text
deposit text ያው እንትን አልገባልኝ።
ቴሌግራም ላይ ልካልን ነበር አዎ process በቴሌ ላይ ነው የሚለው አ?
process ላይ ነው የሚለው process ላይ ነው የሚለው አዎ እና አልገባልኝ አልገባልኝ እኮ አዎ እስካሁን እኮ process በቃ ትንሽ ጠብቀው እሺ ዛሬ ነው ያረከው አይደል አሁን ከአንድ ሰዓት በፊት በቃ በ Chapa ስለሆነ እስከ ሁለት ሰዓት ምናልባት ከቆየብህ ትንሽ ጠብቀው እና መልሰህ ደውልን አልገባልኝ
process ላይ ነው እያለ ነው።
አዎ
እሺ ትንሽ ጠብቄ እደውልልሻለሁ።
እሺ እሺ